Hello.
ሄሎ
አቤት ተነስተን
ባለ በሀያ አምስት በፈረንጆች ከቴሌብር ወደ በቻፓ ልኬ ነበር አልገባም።
ወደ ቻፓ ሳይሆን ወደ ምን ቤቲንግ ነው?
ወደ ዲቻ
በዜሮ ዘጠኝ ስልሳ ሰባ ሁለት አርባ ሁለት ሰባ ሁለት ቴሌግራም ላይ ቴክስት ያድርጉልን።
ዜሮ ዘጠኝ ስልሳ
ሰባ ሁለት አርባ ሁለት ሰባ ሁለት
ድጋሚን ይቅርታ
ስልሳ ሰባ ሁለት አርባ ሁለት ሰባ ሁለት
ስልሳ ሰባ ሁለት አርባ ሁለት
ሰባ ሁለት
እሺ አንዴ አንዴ እሺ ስልሳ ሄሎ
ስልሳ ሰባ ሁለት አርባ ሁለት ሰባ ሁለት
አርባ ሁለት ሰባ ሁለት እሺ እሺ